hello ጤና ይስጥልኝ።
ማነኝ? ቅድስት ቆይ አንድ የወረ ነበር ልንገርሽ። ሰማንያ ሰባት ሀምሳ ዘጠኝ
ሰማንያ ሰባት
ሰማንያ ሰባት ስንት ላልኩሽ? ቆይ አንዴ ልየውት።
ሰማንያ ሰባት ሰማንያ ሰባት ሀምሳ ዘጠኝ ሀምሳ ዘጠኝ
ጉርድ ሾላ ነኝ አለች።
customer
አ- hello customer ነው። እዛ ላይ አዎ ከስር አዎ እሺ፣ ጉርድ ሾላ።
እንዴት እንዳለች check እናድርግና
አ በኋላ አስተካክላለሁ የሚያስጨምር ከሆነ
ጨምር ከሆነ ቻው ቻው